ታሸማማን የስራ ልብስህን ማለው ታላድርግ ተማለው ላለባብሰ እኔ ባንተ ነገር ማለው ምን ያለምኩታለ እኔ ባንተ ነገር ማለው ምን ያለምኩታለ እየተመሰለህ ማለው ዛፍ እንኳን ሲያሞኘኝ እየተመሰለ ማለው ዛፍ እንኳን ሲያሞኝ የስራ ልብስህን ማለው ዳላርከውን አማለው እናሽማማን የስራ ልብስህን ማለው ዳላደርግ አማለው ላለባብሰ
የስራ ልብስሽን ሙሉ ታላድርግ ሙሉ ይከማና የስራ ልብስሽን ሙሉ ታላድርግና ሙሉ ይከማና ፍቅሬ ወዳጄ ሆይ ሙሉ መተኪያ የሌለኝ ፍቅሬ ወዳጄ ሆይ ሙሉ መተኪያ የሌለኝ ካንቺ ተለይቼ ሙሉ ምንም ደስ ቢለኝ ካንቺ ተለይቼ ሙሉ ምንም ደስ ቢለኝ በቆምሽበትና ሙሉ ግድ ባልሽበት በቆምሽበትና ሙሉ ግድ ባልሽበት ፍቅርሽ አይለኝ ሙሉ እጄን እመቤት ፍቅርሽ አይለኝ ሙሉ እጄን እመቤት የሥራ ልብስሽን ሙሉ ታላልቅና ሙሉ ይቀመልሟና የሥራ ልብስሽን ሙሉ ታላልቅና ሙሉ ይቀመልሟና
አልወራረድም ማለው ግን ያልገባምዳ አልወራረድም በማለው ግን ያልገባምዳ ሽንቶ የሚመስለው ማለው የሰላሌን ሜዳ ሽንቶ የሚመስለው በማለው የሰላሌን ሜዳ ከመላእክተኛውም ማለው አለው ገደብስ ከመላእክተኛው በማለው አለ ገደብስ የለችም ይላል ለማለው ከቤት ሳይደርስ የለችም ይላል ለማለው ከቤት ሳይደርስ የስራ ልብስ ግን ፍቅር ታላርከውን አማሉና ሽማማት የስራ ልብስ ግን ፍቅር ታላደርግ መውደድና ለባብሰ
የሥራ ልብስሽን ሙሉ ታላድርጊና ሙሉ ንቅሟና የሥራ ልብስሽን ሙሉ ታላድርጊና ሙሉ ንቅሟና መቼም የወደደ ሙሉ ትካዜ ነው ትርፉ መቼም የወደደ ሙሉ ትካዜ ነው ትርፉ። ኧረ ለመሆኑ ሙሉ ነኝ ወዳንቺ ክፉ። ኧረ ለመሆኑ ሙሉ ነኝ ወዳንቺ ክፉ። ልክ እንደበረደው ሙሉ እንዳታብልኮ ልክ እንደበረደው ሙሉ እንዳታብልኮ ተዋዶ መለየት ሙሉ ያስጨንቃል እኮ ተዋዶ መለየት ሙሉ ያስጨንቃል እኮ የሥራ ልብስሽን ሙሉ ታላድርጊ ሙሉ ደከመማና የሥራ ልብስሽን ሙሉ ታላድርጊ ሙሉ ደከመማና Thank you.
አልሰራለትና እንግዲህ ለፍቅር እማለውበት አልሰራለት እንዳሻው ታክማለው ሰርጎ የግሬት እንዳሻው አማለው ሰርጎ የግሬት የስራ ልብስ ግን ፍቅር ተላርከው አመውደድና ሽሞንማ የስራ ልብስ ግን ማለው ተላርከው አማለውና ሽሞንማ የስራ ልብስሽን ማሉ ተላቀው አማሉ እንዳሸማማና የስራ ልብስሽን ማሉ ተላደቅ ማሉ እንዳሸማማና የስራ ልብስሽን ማሉ ተላደቅ ማሉ እንዳሸማማና የስራ ልብስሽን ማሉ ተላደቅ ማሉ